Hello ጤና ይስጥልን BestBet
ሰላም ጤና ይስጥልን አማን ነው።
ሰላም እግዚአብሔር ይመስገን።
እስቲ ብሩን ልቀቁት። እስቲ ብር ትናንት እንትን ያልኩትን ይዛችሁታል።
wi- withdraw ነው?
አዎ እሺ በደወልክበት ቁጥር ነው?
አይደለም፣ በሌላ ቁጥር እሺ ንገረኝ። BestBet ቁጥር ሀያ አራት ሀያ
ሀያ አራት ሀያ ዘጠና ሰባት ሰላሳ ስድስት
ዘጠና ሰባት ሰላሳ ስድስት አሁ ስንት ብር ነበረ?
ሰላሳ
ትናንት ማታ ነው አይደል?
አሁ አሁ
እሺ ወንድም አገኝ ፋሲል
አዎ
እሺ confirm አድርጌ ላለው ከትንሽ ደቂቃዎች በኋላ ይገባላል። እሺ እሺ እናቴ እሺ መልካም ቀን ስለደወልክ ለአንቺ እናመሰግናለን።
ኧረ ለአንቺም ለቀሽ እሺ